ሰላም ይመስልኝ።
የለም ሄሎ፣
ሰላም ነው።
እግዚአብሔር ይመስገን።
ማለት ዶንኪ ዲዛይን የደወሉት ምን ለሰሩት
የእሸቱ ቢሮ ነው።
ምናምን? አዎ፣ ዶንኪ ዲዛይን የደወሉት
የት ማለት ሰፈሩ የት ነው? ለመምጣት በስልክ ማውራት ይቻላል።
በሁለቱም መምጣትም ይችላሉ፣ በስልክም ማናገር ይችላሉ።
በስልክ እሱን አገኘዋለሁ።
ከኔ ጋር ነው የሚያወሩት።
እሺ እናቴ እ ማለቴ መምጣት በስልክ ማውራት ተፈቷል። በስልክ ላውራሽ ነው።
ይቻላል።
እሺ እናቴ። እ
ድምፁ ይቆራረጣል። ከይቅርታ ጋር
አሁን ሳይሰማ አሁን ይሰማኛል።
እና እኔ የምመጣበት ጉዳይ ስላለኝ ነበረ እሱ ጋር ማለት ነው። እ ምን ነበር ጉዳዩ?
ታሪክ ላይ ነገር ለማውራት ፈልጌ ነው።
ምናምን የራሴን ነገር ማውራት ፈልጌ ነበር።
እኮ ምንድን ነው የአንድ ሰው ህይወት ላይ ነው መቅረብ የፈለጉት? ህይወት ላይ ቀርቦታል ህይወቱን መናገር አዎ
እም፣ አስተማሪ የሆነ ታሪክ አለሁት።
አዎ እናቴ
ከየት ነው የደወሉልን?
እ ከየት ነው የደወሉልን? ምን አሉ?
አዲስ አበባ ነው።
ከአዲስ አበባ አዎ
ስሙትም አልበል ስሙትም አልበል ምን እባላለሁ?
ምን አ- ማን አለ?
ሊሻ
ሊሻ አዎ ሊሻ
ሊሻ ነው ሚሻ ሚሻን እባላለሁ።
ሚሻን አዎ
ሚሻን ማን ሚሻን
ማን አለ? ይቅርታ ድምፁ ይቆራረጣል። ወይ ኔትወርክ ያለበት ቦታ ሆኖ ይደውሉልኝ። እሺ ሚሻን አህመድ አይሰማማ
ሚሻን ማን ሚሻን አህመድ አህመድ አዎ
እሺ ስልክ ቁጥር ዜሮ ዘጠኝ
የምን ነው የምነግርሽ?
አዎ አሁን የደወልኩት ነው። ቆይ አውጥቼ ልንገርሽ። ዜሮ ዘጠኝ እሺ
ሌላ ይሰማኛል ዜሮ ዘጠኝ ዜሮ አራት ዜሮ አራት
ዜሮ አራት
ድጋሚ አይ አይደለም አምሳ አንድ
ሀምሳ አንድ ሀያ
እሺ
ሰላሳ አንድ
እሺ ለደወሉ እናመሰግናለን እንደውላለን እሺ
መልካም ጊዜ እሺ፣ ይሄ የደወልኩበት ስልክ ነው። እሺ እሺ እሺ